ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል የታላቁን የኢትዮጵያዊ ባለቅኔ ቀኝጌታ ዮፍታሔ ንጉሴን ስራዎች በሚመለከት በዮሐንስ አድማሱ የቀረበውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አዎ፣ አልተሳሳትኩም። ከህይወት አሰፋ ኧረ አልተሳሳትኩም። ምርጫዬ ምርጫ ነው። ማንም ያልገባበት የሚያምነኝ የማምነው። አዎ አልተሳሳትኩም። ምርጫዬ ግሩም ነው። ከኢህአፓ በላይ ለአገር ታማኝ ማን ነው? በላል በልሃ ሙግት እስኪል ንግጠም በሱ እኔ ልረታ ልሸነፍ ግድ የለም። ድሃ በመሆኔ ድሃውን መምረጤ ከሳም ብጠላ ነው እርሱም ማስበለጤ። ስንቶች መሃል ሜዳ ተዝረክርከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው ስንቶች ደግሞ ለከርስ ጌታ ዳሪ ገብተው ክቡር ስሙን ይዞ ዛሬ እኮ የምናየው ለከርስ ያልወደቀው ድሃው ኢህአፓ ነው። ለከርስማ ቢያድር ጥቅም ቢያታልለው ፈተናውን ባያልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ውርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ። ስለዚህ አዎ ስለዚህ አየነው ገመትነው ዕድሜ ልካችንን ላመንበት ብንሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር ጥርት ያለች ጉዞን ተከትሎ መኖር ለመልካም ሕሊና ጥሩ ምግብ ነበር። ስለዚህ ልክ ነኝ፣ አዎ አልተሳሳትኩም። ምርጫዬም ልክ ነው። ኢህአፓን አልተውኩም። አዎ አልተሳሳትኩም። ከህይወት አሰፋ ኧረ አልተሳሳትኩም። ምርጫዬ ምርጫ ነው። ማንም ያልገባበት የሚያምነኝ የማምነው። አዎ አልተሳሳትኩም። ምርጫዬ ግሩም ነው። ከኢህአፓ በላይ ለአገር ታማኝ ማን ነው? በላል በልሃ ሙግት እስኪል ንግጠም በሱ እኔ ልረታ ልሸነፍ ግድ የለም። ድሃ በመሆኔ ድሃውን መምረጤ ከሳም ብጠላ ነው እርሱም ማስበለጤ። ስንቶች መሃል ሜዳ ተዝረክርከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው ስንቶች ደግሞ ለከርስ ጌታ ዳሪ ገብተው ክቡር ስሙን ይዞ ዛሬ እኮ የምናየው ለከርስ ያልወደቀው ድሃው ኢህአፓ ነው። ለከርስማ ቢያድር ጥቅም ቢያታልለው ፈተናውን ባያልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ውርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ። ስለዚህ አዎ ስለዚህ አየነው ገመትነው ዕድሜ ልካችንን ላመንበት ብንሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር ጥርት ያለች ጉዞን ተከትሎ መኖር ለመልካም ሕሊና ጥሩ ምግብ ነበር። ስለዚህ ልክ ነኝ፣ አዎ አልተሳሳትኩም። ምርጫዬም ልክ ነው። ኢህአፓን አልተውኩም።
ይነገረን እንጂ ለምን አንነገርም? አቦ ይነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን አጥ ገና ገና ከጅምሩ ትግልን በፊደል ለጥቁም በተግባር ሞተው ያስተማሩን እየበሉ አሳር እኒያ ጀግና ትውልድ እኒያ አስመጥሩ ፋሽስትን ያዋረዱ ባንዳን ያሳፈሩ የህዝብ የህዝብ አገር አልማዝ የክፉ ቀን ጥላ የጨለማው ኩራዝ ሲመቱ የሚነጥሩ ሲነጥሩ የሚማቱ ለመርጩማ ብለው ያልተንሸራተቱ ከትላንትም በስቲያ ትላንትናም ዛሬ ክህደት ያልቃጣቸው ዳር እስከ ዳር ሀገር የኛ የሚላቸው ስጋ ሳይስባቸው አጥንት ሳይቆጥሩ ሃይማኖት ሳይለዩ መስዋዕት የሆኑት በየአደባባዩ አቦ ይነገረና ይነገረን እንጂ ለምን አንነገር? የነ አብዱል ሐኪም የነ ገብረ እግዚአብሔር የነ ገብረ አምላክ የነ አብዱል ጀባር የነ አመቱላ ቅድስትና አበባ የነ ከድጃ አሊ ፍሬወት ዘቢባ በደም የተጻፈው ውብ ታሪካቸውን በሚሰቀጥጥ መልክ አዎ በሚዘገንን ትራፊ ልንለቅም ትራፊ ልንጨልጥ ልባችንን አድርገን ወያኔ ምሽግ ውስጥ የዚያን የዛን ትውልድ ታሪክ በክህደት አሲድ ስንፈትግ ስንፈትግ ማጥፋት ለማይቻል ስንልጥ ስንልጥ ለአንድ እግር በርጩማ ሹምባሽ እንሆን ብለን ደፋ ቀና የምንል ታሪክ የማይምረን የህዝብ ያገር ጠላት እርመ በላዎች ነን። አቦ ይነገረና ይነገረን እንጂ ለምን አንነገርን? አዎ ከተቆረቆርን ካሰብን ለወገን ካሰብን ለሀገር ይነገረን እንጂ ለምን አንነገርን? ይህን ይህን እንቁ ትውልድ የህዝብ ሀገር አልማዝ የክፉ ቀን ጥላ የጨለማ ኩራት በዘር ተደራጅቶ ስልጣን ስላልያዘ ውብ ድንቅ ታሪኩ በገዳዎቹ ጣት እየተደለዘ እየተሰረዘ እየተጫጫረ በደሙ ሲነገድ እንዴት አይሰቀጥጥ ውስጥ አካል አያነድ ወይ መዓልቲ ወላንታ አይገድሰን የወያኔ ግብዣ ስንቱን ልህቅ ነኝ ባይ አድርጎት መጋዣ ያኔ ትግሉ ሲጀመር ዛሬ ዶክተር ፕሮፌሰር ከዱቄት ሳጥን ውስጥ ተደብቆ የነበር ደግሞም ፋሽስቶች ፈርጥጠው ፋሽስቶች ሲገቡ ከየጉራንጉሩ ሲያኮበኩቡ መስመር የነደፈ ያዘጋጀ ሜዳ ሀፍረት ጠብሶ የበላ ከሃዲና ባንዳ የዛን ትውልድ ታሪክ ሲያጎድፍ ሲያቆሽሽ የእሱ ቃጭል ሁነን መስዋዕትነቱን በሐሰት ገዝግዘን ልንቀብር የሞከርን አይን በጨው ያጠብን እርበ በላዎች ነን። ይነገረን እንጂ ለምን አንነገር? ይነገረን እንጂ አቦ ይነገረና ይነገረን አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን ሳት ወያኔ በጥይት እስላም ክርስቲያን አዛውንት ወጣት ፍርክስክስ ያደርጋል የህፃን ጭንቅላት ያለ ርኅራኄም እርጉዟን ሸልቶ ይዝናናል ላሎዬ ቢራ ውስኪ ከፍቶ እንዲህ ሆኖ ሳለ የምንኖረው ህይወት ጩኸታችን ሳምንት ዝምታችን አመት መቼ በዚያ በቃ ከዚያም አልፈን ተርፈን ከገዳያችን ጋር ዙሪያ ክብ ሰርተን በእድር ተሰባስበን መዋጮውን ከፍለን አብረን ውለን አድረን ዕቁቡን ጠጥተን ከቤተ ክርስቲያን አብረን አስቀድሰን ወደ መስጊድ ሄደን ሰላቱን አድርሰን ጠላት ወዳጅ ላይ ሆን እምቢኝን እምቢ ብለን ሞትን አስታቅፈውን ተራ እንጠብቃለን። ይነገረን እንጂ ለምን አንነገር? የአቃቂ ቅሊንጦ የእስር ቤቱን መዝጊያ ዙሪያ ክብ አጥሩን በደንብ ማጠንከሪያ በልማት አሳበው ስብሰባ ሲጠሩ ፈጥኖ ደራሽ ሆነን ኪስ ለማስበርበሩ እኛ ካፈሩ ላይ በእኛ ላይ እነሱ ተነጥፈትላቸው እንዲንፈላሰሱ በወያኔ ኢህአዴግ ስብናችን ረግሶ እነሱ ወደ ሰርግኛ ወደ ለቅሶ እነዚህ ፋሽስቶች ሬሳ እያስቆጠሩን ጠዋትና ማታ ለአንድ ሳምንት ጮህን አመቱን ዝምታ የወያኔን ወገብ ላይ ሰብር ላይ ፈታ ከምድር ላይ ተንጋሎ አይኑን አፍጦ ያለው በዚህም በዚያም ብንል ሐቁ እንግዲህ ነው። እነ ወያኔ ታት ከላይ ታች ቀጥቅጠው ደርበው ደርበው ላሎዬ ላሎዬ እኛም ወገብ አስረን ደረት እየደለቅን ኧረ ወዬ ወዬ ኧረ ወዬ ወዬ እንጮ እንጮህና ግሮራችን አብጦ ልብሳችን ሲዘጋ ወደ ቤት መሄድ ነው ክረምቶ እስከሚያልፍ እስኪተካው ይነገረን እንጂ ለምን አንነገር? አቦ ይነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን አለ የአካላችን ፎቅ የመጨረሻውን በብጠት በኢጎ ጠቅጥቀን ከኔ ሌላ ላሳር በሚል ተወጠረን ምንም ላንፈጠር ትግሉን እንደ ብል እየበሳሳ ነው። የአንድነቱን ጎራ ቀዳዳ አስፍተ ነው ለወያኔ ፋሽስተኛው ጉልበት ሆን ነው ይነገረን እንጂ ስልጡን ፖለቲካ ገባኝ አወቅኩኝ ባይ አይኑን በጨው አጥቦ ወጥቶ በአደባባይ ራሱን ሳይጠራ ሰው ይጠራል አልፎ የዘረኛነቱን ቫይረሱን ታቀ ኧረ ይነገረን በውይይት መድረክ እኮ በፓልቶኩ የጦር ስልት ነድፈን ሻለቃ ሻምበሉን በርከኑ መድበን ፈንጥቆ የሚሰፋ ዶክተር ቦታ ሰጥተን ያለንን መሳሪያ በዝርዝር ተናግረን ከየት እንደመጣ ጀምረን ጠቁመን የሌለ ያለውን ለጠላት አስታውቀን አውጀን አውጀን ደስኩረን ደስኩረን ይነጋል ይመሻል ወይም ያኔም እንዳለ እኛም አልተቀየርን ይነገረን እንጂ አሁን ባለን ኮቴ በምንሄደው መንገድ ነፃነት ልንለብስ ወያኔ ልናወርድ የት አለና ህብረት የሚያደርገን ብረት የት አለንና ኃይል የሚያነሳ ፍንጃል ሌላው ይቅርና የበሰበሰን ጥርስ ፈንቅሎ ለመጣል የጣቶችን ህብረት አቅምን ይጠይቃል ጥምርምር ትስርስር ድብልቅልቅ ግንብርብር የቃላት ጋጋታ ጧት ተሸብቦ ሲመሽ የሚፈታ የፋሽስት መሳቂያ የተረጨ ጨዋታ መሰል ቀልዳ ቀልዱን አሽቀንጥረን ጥለን ቅድሚያ ለሀገራችን ለህዝባችን ሰጥተን እኛም እንደ ዜጋ ኢትዮጵያም እንደ ሀገር ተከብረን እንድንኖር ስጋ ሳይመዝነን ሳንቋጠር በዘር ወያኔን ለመጣል ህብረት እስካልፈጠር
ቀኝጌታ ዮፍታሄ ንጉሴ ከዮሐንስ አድማሱ
ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ፣ በተለይ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ከአንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይህ ሁሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የሥነ ጽሑፍ ህዋ ውስጥ ዮፍታሔ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሔ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሔ ንጉሴ በሕፃንነቴ እናት አባቴ ሲያወጉ፣ ሲወያዩ፣ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሔ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሔ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን አይዞህ የእኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሴ ያዘን ሰዋስው ውስጥ የዮፍታሔ ቅኔዎች፣ ግጥሞችና መዝሙሮች አልፎ አልፎ ተጠቅሶ በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሔ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሔን የቋንቋ ውበት መመርመር ጀመርኩ። የዮፍታሔ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሔን የተለየ ያደርጉታል። የዮፍታሔ ርቀቱ በኪነት ስራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሔ ስንኞች ተተንትነው ውበታቸው አይረክስም፣ ለጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የሚስጥር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ሚስጥራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ፣ አበባ፣ ፍሬ እንደማይለያቸው እጽዋት ናቸው። ትንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳተ አፋ ደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓመተ ምህረት ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽሕፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ። እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ከስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ አንድ ቀን በመካነ ሥላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ኅሩይ ወልደ ሥላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣሁ እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አዎን ሄደ ብላቴን ጌታ ኅሩይን ሊጠይቅ እንዳለው በዚያው ቀረ፣ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በአርባ ሁለት ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ሕሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረሳን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው። ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ የአስማንዲዮስ መሪ አያ ደሙ በኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሔ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም እውነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱዕ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱዕ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ፣ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡዕ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥድፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ሕሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሔንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሔ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደ ኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ሕሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኝ አድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች እርካብ ነገራችን ሁሉ የምቧይ ካብ የምቧይ ካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና የዮፍታይ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩ ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሄን እረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሀተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መሥዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና ዕድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሔ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሔ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ሕሊና በሚመስል ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮዎች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ቢሆንም ከእነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ ስምንት ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሔ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለ እናያ ከምሲና ስለ እናያ ባንቲ ቀሶ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሔ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የእኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሔ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሔ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምትሃታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ ውእየትና እርጥበት ሁለቱም በተራ እሳቱ ሳይጠፋ ሐመልማል አይሎ ሐመልማል እሳቱን ሳያጠፋ ውሎ ከግንብ አስገብቶ በጎቹን ቀላቅሎ ይህንን ድንቃየ ሙሴ ተከታትሎ ዘመን እንዲህ አርጎ ስለምን ሲያስረዳ ሰው እንግዳ አይሆንም ጊዜ ነው እንግዳ ውሃ የባህሪውን ሲመጣ ሊያጠፋ ውሃ ሲመጣ አይቶ እሳት ቢያንቀላፋ አጥፊ እንዳያጠፋ ጠፊም እንዳይጠፋ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ ትወልድ ነበረ በዓመት መንታ መንታ አላቢ ያለባት ጥጃዋን አክስታ ቢሞትም ጥጃዋ እምቧ ስትል ገብታ ያልባል በመላሾ ጠዋትና ማታ ከላሞችም አለች ቀይ አለላ መሳይ መቼ ለጌታዋ ላላቢዋ ሲሳይ እሷን በመላሾ ደግሞ እያባበሉ ሦስት ጊዜ አልቧታል ልብ አላት እያሉ ወይንም ዓይኔን በዓይኔ እንዳላይ መስታወቱ ጠፍቶ ዓይኔን ቆረቆረኝ በዓይኔ ጉድፍ ገብቶ ዓይኔን በዓይኔ ማየት ችግር ሆነኝ ከቶ ማን ነው የሚነግረኝ የዓይኔን ጉድፍ አይቶ? የዮፍታሔ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሔ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለ እናያ ከምሲ የጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ። የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው የኮራው ልጅ ከምሲ የተበጣጠሰው። ኮምሳራው ባንቲቀጡም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ አይኑ ቢቁለጨለጭ ቢወድቅ ቢነሳ እንኳን አምስት ብር አያገኝም ቤታ። ወዲያውም አከታትሎ የባንቲቀጡ ጎባን የሚሆነው አትቸኩልብን አያ ባንቲቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታሔ ንጉሴ የተለየ እንዳረቄ መርፌ የሚወጋ ዓይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም ለእሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ከሀብት ሺመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍል ውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከእግሬ ላይ ወለቀ አርኩ ደህና ክረም ውሃችን አለቀ ዮፍታሔ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው ዮፍታሔ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ። አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምን እምባ ነበረሽ ከራሄል ያነሰ እምባ አይመልስም እምባ ጊዜው ካልደረሰ መራራው ሐዘንሽ እምባ እያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውብ አሽከር ቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝጌታ ዮፍታሔ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሔ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ። በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።
ሰው እንቆቅልሽ ነው። ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ጥፋቱን ጥፋቱን በአንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንፍሷ አንጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ። በሰፌድ ተንጓሎ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ። እንደ ስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ። ስንዴና እንክርዳድ ነው በአንድነት ታምሶ፣ ምርቅና ፍትፍት ነው በአንድ ተለውሶ። ተዋህዶ ያለ በአንድ አካል በአንድ አምሳል ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል፣ በሆነ ባልሆነው ሳቅ ሳቅ ያሰኘኛል። ኃላፊና አግዳሚው ዘመድ ይመስለኛል፣ ላገኘሁት ሁሉ ደስ ያናግረኛል። በእንዲህ ያለ ሰዓት ስለ ሰው ሳስብ ገር ሆኖ አየሁት የዋህ እንደ ርግብ። ለመጽደቅ ምኞቱን ትግሉን አስብና ቅን ስራ ለመስራት ድካሙን አይና ቅዱስ ነው ውዱስ ነው ብዬ ጠራዋለሁ። የእግዚአብሔር አምሳል መሆኑን አምናለሁ። በደና አስበሃል አዋርደህ አትያው፣ ከመላእክት በታች ቅዱስ የሰው ልጅ ነው። የአንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ፣ አንዱ ቢሆን ድሃ አንዱ ባለጸጋ፣ ፍሬ ቢስ ነገር ነው ይህ የለውም ዋጋ። የአንድ ሰው ልጆች ነን መዋደድ አለብን። ይህ ነው ቁም ነገሩ መርሳት የሌለብን። አንዳንድ ቀን ሲሆን እንዲህ ደስ ይልሃል፣ ደግሞስ በሌላ ቀን እንዴት ያደርግሃል? አንዳንድ ቀን ደግሞ በጣም ይከፋኛል፣ ደግ ሲናገሩኝ ክፉ ያናግረኛል። ሰላምታ ሲሰጡኝ ብትር ይቃጣኛል። መሄጃ መሸሻ ስፍራ ይጠፋኛል። ሰው የሚባል ነገር ላይ ያስጠላኛል። ሰው ምንድነው ብዬ ያልኩኝ እንደሆነ በተንኮል በክፋት ልቡ የደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላ ማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሰፈፉ። ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል። አጎዛው ሲገፈፍ ተኩላ ሆኖ ያርፋል። እንደ በግ ሆኖ ነው ሰው የሚወለደው። ካደገ በላይ ነው ተኩላ የሚሆነው። ሰው ከእናቱ ማህፀን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ፣ ወንድሜንም ልውደድ፣ ጠላቴንም ልጉዳ። እንዲህ ያለ ሀሳብ ካንጎሉ የሚፈልቀው ሰው መዳፉን ትቶ መሄድ ሲጀምር ነው። ራቁት ሆኖ ነው ሰው የሚወለደው። ካደገ በላይ ነው ክፋት የሚለብሰው። ሰው ካደገ ሲያዩት ተኩላዋን ይመስላል። ሕፃን ሆኖ ሳለ በግ ሆኖ ይገኛል። ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን የጨረሰው። ለሰው ልጅ እንደ ሰው ማንም ጠላት የለው። ዘንዶ ነው እባብ ነው የሚሉት ውሸት ነው። ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው። አብረው የሰው ልጆች በሰላም አይኖሩም። ደግሞም ለየብቻ መሰንበት አይችሉም። ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ። ሰው አንድ አካል ሆኖ ሁለት ምግባር አለው። ጨካኝና ርሩ፣ ክፉና ደግ ነው። ዘረኛ አጣርተህ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን። ሰዓት ጨለማ ነው አምሳለ ጽልመት፣ የቀን ብርሃን ነው ደግሞም ደግነት። ሰው እንዴት ይሆናል ቀንና ጨለማ? ለአንድ አካል ሁለት መልክ የትም አልተሰማ። እኔ እነግርሃለሁ ይኸው ትሰማለህ፣ አንድ አካል ሁለት መልክ ሆኖ ታየዋለህ። አንድ አካል ሁለት መልክ ቢሆን አንወድም፣ ግን የሆነ ነገር ከቶ አይለወጥም። እኛ የምንፈልገው ሰው ክፋቱ ቀርቶ ማሩ ከሸፈፉ በደንብ ተለይቶ እሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ። አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው። ብፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆን እሬትና ማር ነው። ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው። የሆነውን ነገር ሰው ፍጹም አይወድም፣ የማይሆነውንም ቢለፋ አያገኝም። ለፍልፈን ለፍልፈን ፍሬ ከንቱ አንሁን፣ ለዛሬው ወሬያችን አዝመራ ይህ ይሁን። ባለመሆንና በመሆን መካከል ሰው አይሻገረው አለ ትልቅ ገደል። የማይሆነው ነገር ምን ጊዜም አይሆንም፣ የሆነውም ነገር ከቶ አይለወጥም። አውቆ አለመቻሉን ይህን ለመለወጥ በከንቱ አይድከም፣ ሰው አርፎ ይቀመጥ።
ጤፍ እንኳ ባቅሟ ጤፍ እንኳ ባቅሟ ትንሿ የእህል ዘር ዓይን እንኳ ብትገባ የማትቆረቆር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በድሃው ወገኔ ከት ብላ ሳቀች፣ እጅጉን አሾፈች። አሹቅህን አውልቅ፣ ሽምብራህን ቆርጥም ባቄላህን ጠርጥር፣ በቆሎህን ከርስም። እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታያይ ያለች አፌዘች፣ በወገኔ ሳቀች፣ በወገኔ ያሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌድ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርድ እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች። ጢያራ ተሳፍራ አሜሪካን ገባች። እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ ምራቅህን ብትውጥ እንደ ማረህ ይቅር ከቶ አንተ አትበላኝም፣ ባንተ አፍ ገብቼ ባንተ ሆድ አላድርም ብላ ጤፍ አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። ከድሃው ወግነው የቀሩት በሀገር ባቄላ፣ በቆሎ፣ ጓያውና አተር ሆኖ አለመታደል ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዜር ተመስገን ባቄላ ያስተነፍስ ጀመር። የልመና ስንዴ እያለ ልምጥምጥ ሽሩሩ ቢባል አይወጣ ከምጣድ ጉልቻ ዘብ ቢቆም እሳት ቢንቦለቦል ምጣድ ሽሩሩ ማሰሻ ቢያባበል ብጥስጥስ እያለ ኩርፊያውን ማልችል ከመሰቅሰቂያ ጋር አንስቶ አምባጓሮ ከምጣድ ሳይወጣ ቀረ ሆኖ እንኩሮ የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው ጤፍ እንኳን ባቅሟ
ከኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ትሆንልኝ። አስራደው ከፈረንሳይ ሐምሌ 17 ቀን 2007 ዓመተ ምህረት
Thank you.